ጤና ይስጥልን ቤት
አብረው ይስጥልኝ።
እሺ ምን እንርዳህ አቦ?
ቤስት ቤት ላይ ኮት ምናምን
እሺ ቤስት ቤት ላይ ምን
ኮት ኮት ኮት አጣው ኮት አይልክም።
ኮድ አይልክም?
አዎ ያስገባ የኔ ቁጥር አ- አይከፍትም።
ፎርጌት ብለህ ሆነው
ያ
forget ብለህ ሆነው ኮድ ያልገባለህ?
አዎ አዎ
እሺ በ- በትንሽ ጠብቀውና ይገባል። እሺ connection ነው የሚሆነው።
እሺ እሺ ትላንት ማታ ጀምሬ እና አጣው ኮድ ምናምን በሌላ browsers ሞክረኸዋል? Chrome ነው የምትጠቀመው?
Chrome አብ ሁለቱንም ጉግል እና Chrome
በቃ Chrome update ተደርጓል አይደል? update ነው አይደል?
አ- update አድርጌያለሁ።
በቃ እሱን check አድርገውና ትንሽ ቆይተህ ሞክረው። ካልሰራልህ ደውልልን እናሳውቃለን። እሺ
እሺ Gmail Gmail Gmail ይከፍታል Gmail ይከፍታል። አዎ መክፈት ትችላለህ።
Gmail ኡ እንዳለ
እስኪ ሞክረውና ትንሽ ቆይተህ በ Chrome ካልሆነ እንትን እንልልሃለን። እሺ እሺ